ጤና ይስጥልን ቤት ቤት ቤቲ ነኝ የምልህ።
አሁን በ message ልኬላቸው ነበር። ትንሽ ጠብቁልኝ። ቆየ ማን ናቸው ማን ናቸው እንደዛ ያሉ?
አሁን በዚህ ደውዬ ነው
እኮ ምን ነበር ጉዳይ?
እንትና ብር አስገብቼ ያስቀረብኝ እንትን ከቴሌ ብር ቆርጦታል፣ ግን እንትን ላይ አልገባም ከ account ኡ ላይ እኮ message ኡን ቴሌግራም ላይ ልከኸዋል?
አ ማን ልበል?
ጌታውን
ጌታውን ብዙ ነው ያለው እና hi በለኝ እስኪ ከላይ ላገኘው
እ እ hi በለኝ ብዙ ጌታውን ስላለ ማግኘት አልቻልኩም። hi በለኝ እና እሺ።
ላግኘው።
እሺ እሺ እሺ እሺ እሺ